ሰላም ጤና ይስጥልን ቤት ቤት hello ሰላም ጤና ይስጥልን ቤት ቤት ቦነስ ለማስለቀቅ ነበረ።
ምን አልከኝ?
ቦነስ ለማስለቀቅ እሺ ንገረኝ።
ከአስር ኮድ ከሸር ንገር።
ኮዱን አዎ ንገረኝ።
አስር እሺ ስልሳ ሁለት እህ እህ ስልሳ ሁለት እሺ
ስልሳ አምስት ስልሳ አምስት አርባ
እንትን ነው አባት ምን አንድ game ነው የወደቀብት። ግን ምንድን ነው total odd ኡ ሰላሳ አራት ነው። ለወደቀብት game ሲካፈል ከሀያ በታች ነው የሚሆነው።
እና የለውማ ቦነስ አይኖረውም።
እሺ እሺ እሺ እናመሰግናለን።